ልጆች ሳቤት
ቤት ተቃራኒ order ይዤ ነበር። በእናትሽ አንዱን አስወጪልኝ እስኪ።
ስንት ነው order ኡ?
ሰላሳ አርባ አምስት
ሰላሳ ሁለት አርባ አምስት አርባ አምስት ሌላኛውስ
ሰላሳ ሁለት
ሰላሳ ዘጠና ሁለት
አዎ
እሺ እንዲጠብቅልኝ ሰላሳ ሁለት አርባ አምስት እና ሰላሳ ዘጠና ሁለት አይደል?
አዎ የሞተረኛ ነው ያንኳን አንስቼዋለሁ። አይወጣም።
የቱ ሰላሳ ዘጠና ሁለት አዎ
ሰላሳ ሁለት አርባ አምስት እንዲሆን እንዲወጣልን አስፈልገው።
አዎ አዎ
እሺ አንዴ ጠብቀኝ።
ሰው እየደወለ ነው ለናት
እህ የፖሊስ ጣቢያውን አንተ ነህ እየሰራ ያለው?
አ
ወደ ልደታ ፖሊስ ጣቢያ የሚወጣው የሚሄደው ነው?
አ አ
እሺ ይወጣልሃል።